አላየንም በሉ ኧረ አልሰማንም በሉ ያሞት ሲፈልገን ሲሻኑ ላላሉ እስቲ አላየን በሉ አላየንም በሉ ኧረ አልሰማንም በሉ ያሞት ሲፈልገን ሲሻኑ ላላሉ እስቲ አላየን አላየን በሉ ኧረ አልሰማንም በሉ ያሞት ሲፈልገን ሲሻኑ ላላሉ እስቲ አላየን እንዴት ይሆናለሁ ኧረ እንዴት ይሆናለሁ አሁንም ከፍቶኛል ማላም ሞታለሁ እስቲ አላየን በሉ አላየን በሉ ኧረ አልሰማንም በሉ ያሞት ሲፈልገን ሲሻኑ ላላሉ እስቲ አላየን በሉ